Hello, ጤና ይስጥልኝ ቤተሰብ የትራይል ባኮ ምን ልርዳው?
ሰላም ነው ሄሎ ወይ? ሰላም ነው።
እግዚአብሔር ይመስገን።
አዎ ለሊት ስራም ነበረ። እንትን አንድ ጨዋታ ምናምን ሲቀር ወዱ ተባስቶ ይመለስ ነው ማለት ሀያ አራት ሰዓት ከሞላው
ሳይሞላው አይቻልም።
አዎ አይቻልም። የተራዘመ ነው አይደለ ወይ የተቋረጠ?
አይ ቀይ ወጣ እንጂ አንድ ቀይ ወጣ።
አንድ ቀን የወጣ ብቻ ነው።
እም Okay ሌላ ሁሉም match ኦች ግን ተካሂደዋል።
አዎ እንደዛ ከሆነ odd ኡ እንደ odd ኡ ተመላሽ ይኖረዋል። Cashier code ኡን ንገረኝና check ላድርግልህ።
ገባ። ግን ደግሞ እዚህ ጋር check ሳደርግም አለው እሺ እንትን list ላይ account list የለም እሺ ግን አይመጣልኝም ዝርዝሩ። Win ያደረኩትን ብቻ እንጂ እንትን ያለውን አይመጣልኝም።
የቆረጥከውን ትኬት አያሳይህም።
አዎ አዎ ቀኑን በትክክል ነው ያስገባኸው? መቼ ነበር የቆረጥከው?
ትናንትና የዚህን ነው አድርገዋል ላይቭ ቀኑን?
Live ሁሉም live ነው የሚጫወተው live ነው እስኪ አንዴ የቤት ቤት ቁጥርህን ንገረኝ check ላድርገው።
በዚህ ስልክ ነው።
በደወልክበት አዎ እሺ ሁሉንም ትኬት ነው እያመጣልህ ያሉ ነው?
አዎ አይመጣልኝም ሁሉንም ዊን ያደረኩትን ሁሉንም ብቻ ነው የሚመጣልኝ። አዎ እ
Win ያደረኩትን ብቻ ነው የሚያመጣልኝ እንጂ አይመጣልኝም።
እሺ ወይ screenshot አድርገህ ትልክልኛለህ? ከዚህ ጋር አሉ ትኬቶች ማለት የተቆረጡ history ህ ላይ እያሳየኝ ነው ግን
እኮ እሺ ከእሱ ጋር እንዴት ነው ያመጣልሻል? ሁሉንም አዎ እዚህ ጋር ማለት ስንት እንደቆረጥክ ባላውቅም እዚህ ጋር ግን ብዙ ትኬቶች አሉ የተቆረጡ።
ገባኝ፣ ግን እነሱን ዘ- ሙሉ- ሙሉዎችን አይመጣልኝም ለእኔ። ለምንድን ነው
እኮ ለዛ እኮ ነው እንትን ያልኩት። Screenshot አድርገህ ትልክልኛለህ ወይ?
ምኑን በአንድ ያሉትን account history ላይ ገባና በአንድ ያሉትን screenshot አድርገህ ላክልኝ ቴሌግራም ላይ ላስተያየው እና ችግሩን እንያ።
ያው እሺ ይመጣልኝ። All bet ም ስለው win ስለው ብቻ ነው win ኡን አረንጓዴዎች የሚያመጣቸው እንጂ ሌሎችን አይመጣቸውም ነው።
አያርመውም ትኬቱ ነው። ትኬቱ ጭራሽ እየመጣ አይደለም ነው። ትኬቱ ነጭ ትኬቱ ነው ነው ትኬቱ አይደለም ቀዩ መምጣት አለበት። አካ- እኮ ገባኝ። ግን እሱን ትኬቱ አለ ቀዩን አይደለ? ከዛ አረንጓዴው ብቻ ነው የሚበራው።
አይ የለም የለም፣ ትኬቱ አረንጓዴዎች የሆኑት ብቻ ናቸው የሚሆኑት።
እኮ እሺ እ፣ አንዴ ላክልኝ ላስተያየው።
ምኑ ላክልሽ? አረንጓዴዎችን ልም- እንትኖችን አይደለም ሙሉዎችን?
screenshot አድርገህ ሙሉ እንትንም virtual የተጫወትክበትን ምናምንም እያየሁኝ ነው እዚህ ጋር እኮ hot spot አይመጣም የተጫወት ከሆን ምናምን ኦንላይን እንትን ኦንላይን ኳሱ ኳሱ አይመጣም። ኦንላይን የተጫወቷች ሙሉ ትኬቶች አይመጡም። win ስላት ብቻ መሀለኛ win ስላት win ያረኳቸው ብቻ ናቸው የሚመጡ። ኦልቤት ተረ ወይም ሎ- lost ስለሆን ለማንኛውም lost ስለው አይመጣልኝም ለኔ።
እኮ ተረድቻለሁ እኮ እም፣ እያልኩ ያለሁት የሚያመጣልህን ብቻ screenshot አድርገህ እሺ ላክልኝና ምን ምን እሺ እንደቀረ እንድለየው ነው ከዚህኛው ጋር እሺ አስተያየቼ። ተረዳኸኝ?
እሺ እሺ ገባኝ።
ቴሌግራም ላይ ላክልኝ። እሺ